ነው። እዛኛው ላይ ጥሪ ገብቷል እንዴ? አይ ዝም ብሎ መግባቱን ብቻ ማወቅ ነው የፈለጉት። ገብቷል አሁን? እሺ እንዳታነሳው። ሰባ አምስት ዜሮ ሁለት
ያለሁኝ አንተን አዳራ ስለዚህ አሁን እኔ አንተ አጥፋው ብታጠፋው የኔ ስልክ ሊገባ ይችላል። ምን አልባት አይተው እሱ ነ እሱ በቀ